Hello hello፣ ጤና ይስጥልኝ።
ጤና ይስጥልኝ።
ሰላም ነው?
እግዚአብሔር ይመስገን። እንዴት አረፈዱ?
እንዴት ነው?
Flintstone Homes ነው የደወሉት። ምን ልርዳዎት?
እ?
Flintstone Homes ነው የደወሉት። ምን ልርዳዎት?
አይ message አይተልቆ ቤት ግዙ ምናምን ሲላል እስቲ ልሞክር ብለን ነው።
እሺ ይቻላል።
የት ነው?
እ፣ አበባ ውስጥ ነው።
እ?
አዲስ አበባ ውስጥ ነው።
አዲስ አበባ ውስጥ ነው?
አዎ